hello hello hello አቤት ተደውሎልኝ ሰላም ነው?
አለን
ተደውሎልኝ ነበረ ጌታቸው ነው
አይደለሁም።
እሺ ምን- ምናልባት መኪ- ለመኪና ይሆናል የደወል ነው አዳማት አዲያማት ነው እንትና ማን ነው? አለ- አለቃችሁ
አማን አማን ተስፋዬ ነኝ።
እሺ ተስፋዬ long base ም፣ ሰላም ነሽ? ማን ነሽ? ማን ልበልሽ?
ይመስገን እኔ ሰላም እባላለሁ ሰላም ነሽ? እንዴት ነሽ? ደህና ነሽ?
አለን።
ምን የት ነው ስራው?
ኮምቦልቻ እ፣ spring ነው ባሌስትራ?
እስቲ አንዴ ቆይ እንትን ነው አ- ብለው የጠየቁን station wagon ነው ግን ይሄ ከኋላ እንደ አምቡላንስ ያለውን አይነት ሳይሆን እኮ የእኛ long base ነው።
እህ፣ okay ይሄ የፖሊሶችን አይነት እም፣ ይሄ ከኋላ ሶስት ከዛ ሁለት ያለው ማለት ነው እኮ እንትን long base long base ሆኖ ግን ይሄ አምቡላንስ አይነት ሳይሆን እንዳልከው ያኛው ይሄ okay ይሄ እንትን ምንድን ነው ስሙ? ይሄ የፖሊሶች የሚመስለው ማለት ነው።
አዎ አሁን station wagon ነው የጠየቁት እስቲ ሽዋ እስቲ አጣሪና ንገሪኝና እሰጥሻለሁ።
station wagon ነው ያሉት ግን እንደ አምቡላንስ አይነትም ሳይሆን ከኋላ በስርዓት መቀመጫ ያለውን ነው ያሉት actually እኮ እንደ አምቡላንሱ ሳይሆን እንደዚህ አግድም ነው ወንበሩ፣ አግድም ማለት long base ማለት ነው። አግድም ያውሽ እንደ ማርክቶ አለ ማርክቶ lo- long base ሆኖ እንደ ማርክቶ አለ እንደዚህ። አሁን አንቺ አሁን- የፈለግሽው እንደ እንደዚህ በአግድም በአግድም በዚህኛው አግድም በዚህኛው አግድም ማለት ነው።
no በሹፌሩ no no እሱ አይደለም ማርክ እንደ ማርክቶ ሆኖ ግን አንድ side ተጨማሪ ያለው የሚረዝመው ማለት ነው basically እንደ ማርክቶ ነው
okay።
እና አለ አይ እሱ የለኝም እሱ የለኝም። long base ነው long base long base ብቻ ነው ያለው አ አ አ እሺ እሺ እሺ እሺ እሺ